ስግኝ ባኮ ምለዳው ሰላም ነው እናቴ፣ እንዴት ነሽ?
አለን።
ጎንደር ነኝ እሺ ሚኪ ሰላም ነህ?
አለ ያለው ሰላም አለን ሰም አለን።
ተቋረጠብን።
ምን ሲሰም ምን ሆነብክ? ምንድን ነው የሆነው?
ካንትሪ ወደ ዲስ ፔጅ ነው የሚለው ሪፍሬሽ ስናደርገው አሁን ካንትሪ ጋር የየትኛው ነው የቤት ማን ነው?
ሁሉም ሁሉም ሁሉም አኖ ነው ፉትቦል እ- ፉትቦል የፉትቦል ስፖርት አዎ የስፖርቱ ነው እምቢ ያለው።
አዎ፣ እስቲ እሺ አዎ።
የ- የሚልህን ነገር እ፣ ፎቶ አንሳውና ቴሌግራም ላይ ላክልና እናየዋለን። እሺ